ጤና ይስጥልኝ የኢቲኤስ የጥሪ ማዕከል እባክዎትን እንርዳዎት?
Please ድሬዳዋ ነገ ከስንት ሰዓት ድረስ በረራ ነው ያለው? check እንድታደርግልኝ ፈልግ ነገ ወደ ድሬዳዋ ይቻላል፣ አይሎታል። አንድ ጊዜ ጠብቁኝ እባክዎትን። መመለስ ይፈልጋሉ እንዴ?
አይ መሄጃ መሄጃ ብቻ እሺ፣ እያየሁልዎት ነው። እሺ እሺ ነገ ማለትም ሀያ ሶስት June ላይ ከአዲስ አበባ ወደ ድሬዳዋ ወደ አምስት flight ኦች available ናቸው።
አምስት flight አለ።
አዎ የመጀመሪያው ጠዋት አስራ ሁለት ሰዓት ከአስራ አምስት ይነሳል። ከዛን አንድ ሰዓት ከሀያ የሚነሳ በረራ አለ። ከዛ በኋላ ያሉትን ከሰዓት በኋላ ናቸው። አስራ አንድ ሰዓት ከሰላሳ አስራ አንድ ሰዓት ከአርባ አምስት እና አስራ ሁለት ሰዓት ከአምስት ላይ አሉ።
Okay የምሳ ሰዓት ነው የምታደርግልኝ? ቆይ መልሼ እደውልልሃለሁ።
እሺ ይደውሉልን። ግን ምሳ ሰዓት ላይ የለም። ይቅርታ hello የአንድ ሰዓት አለ ብላኛል።
አዎ አምስት አምስት በረራ አይደል ያለው?
አዎ የነገርኩት ጠዋት ነው። እሺ ምሳ አንድ ሰዓት ያልኩት ወጣቱ ነው ያሉት። በእኛ ሰዓት አቆጣጠር ነው የነገርኩት። በፈረንጅ ልንገርህ፣ በፈረንጅ ከሆነ እሺ፣ አይ ችግር የለውም። እሺ ንገረኝ።
እሺ በፈረንጅ ከሆነ 6:15 AM then 7:20 AM የጠዋቶቹ flight ኦች ናቸው። then ከሰዓት በኋላ ያሉት የከሰዓቶቹ ና አዎ 5:30 PM 5:45 PM እና 6 PM ናቸው።
ጥሩ እሺ፣ እሺ የከሰዓቱን እና ቆይ መልሼ እዛ ልደውልና እሺ ደውሉ።
ድሬዳዋ ደውዬ ከዛ ወደ አንተ እደውልልሃለሁ።
እሺ ደውሉ። እሺ thank you alright። እሺ መልካም እሺ